ቢጫ ኢትዮጵያ ቤተልሔም ነኝ እባክዎ ይርዳዎት።
ሄሎ ጤና ይስጥልኝ።
አብሮ ይስጠልን። እ፣ ከዚህ ከዮሴፍ አካባቢ ነው። ማሽን ተበላሽቶብናል። የድራት ማሽን እ፣ አሁን የቀዳንበት አይደለም። አብራ አራት ነው ሆኖናል። ማሽን ድራፍቱ ሊበላሽብን ነው።
እሺ ደንበኞችን
ደ- ደንበኞች ቁጥሩ
አባይ ግሮሰሪ ነው?
አባይ ግሮሰሪ፣ አዎ እሺ ሙሉ ስሞትን ይንገሩኝ።
አባይ ተመስገን ወጌ አባይ ነው እንላል።
እሺ
እሺ እናቴ፣ እሺ አባይ ተመስገን ወጌ።
አሁን በደወሉበት ስልክ ቁጥር ልመዝግብሎት።
አዎ አዎ፣ ይሄ በዚህ ስልክ ቁጥር አዎ።
የድራፍት ማሽኑ ምንድን ነው የሆነው?
አያቀዘቅዝም። የቀዘቀዘ ነገር አያወርድም። ሙቅ ነገር ነው የሚያወርደው። አሙ- ቀዝቅዞ ማውረተቶ ሙቅ ነገር ነው የሚወርደው። ያ ደግሞ ሙቁ ደግሞ አር ነው።
እሺ ደንበኛችን ቅሬታዎትን ወደሚመለከተው አካል አስተላለፍ የለታለ የጥገና ክፍሎች በአንድ ሰዓት ውስጥ ይመጣሉ። ሌላ ምረዳዎት ነገር አለ?
አይ በጣም እግዜር ይስጥልኝ። ይሄ ከተባበሱኝ ይበቃኛል።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ